ሲከፋ ወጥቶ ወርዶ ከደስታ ነፍሱን ጋርዶ ጥሮ ግሮ ሲቀርታ ያለብሱታል ያሜጡታ ውጥኑ አልቆ ንግብ ሲደርስ ውጤቱ ጋር ሐሜት ማፈስ የሥራ አትርፉ ሁለት ነው መንታ አንዱም እንጀራ አንዱም ሐሜታ ያልሰራማ ያልሞከረ እንጀራውን ያልጋገረ ማንስ ሊያማው ምንስ አይቶ ከቤት ሲውል ተጎልቶ ውጥኑ አልቆ ንግብ ሲደርስ ውጤቱ ጋር ሐሜት ማፈስ የሥራ አትርፉ ሁለት ነው መንታ አንዱም እንጀራ አንዱም ሐሜታ ሰው ሲለፋ ወጥቶ ወርዶ ከደስታ ነፍሱን ጋርዶ ጥሮ ግሮ ሲበረታ ያለብሱታል ያሜቱታ ውጥኑ አልቆ ንግብ ሲደርስ ውጤቱ ጋር ሐሜት ማፈስ የሥራ ትርፉ ሁለት ነው መንታ አንዱም እንጀራ አንዱም ሐሜታ